ሄሎ አቤት አቤት ጤና ይስጥልኝ አብሮ ይስጥልህ።
ድምጻችሁ አይሰማም hello አሁን ሳይሰማ እሺ ይሰማኛል እንትን share ሽያጭ ጨረሳችሁ እንዴ አይ አለ እየሸጥን ነው።
አለ እስከ መቼ ነው
እ ጊዜ ገደብ የለውም። በፈለጉ በሰዓት መጥተው መግዛት ይችላሉ።
የሚቆየው እንዴ detail መረጃ ትሰጪኛለሽ አሁን ወይም ቢሮ መጥቶ ወይም ሰው ልክ ይሁን። የት አካባቢ ነው ያለት?
እኔ አሰላ
okay አሰላ ነው ያለት።
እም እሺ እንደዛ ከሆነ በስልክ እንዲያናግሩት አሁን አደርጋለሁ። ይቅርታ ማን ልበል ስሞትም።
ነጻ ነው እሺ ምን ላይ ነበር ማስጠንቀቂያችን የሰሙት?
እም እም ምን ላይ ሰምቶ ነበር አሁን የደወሉልን?
ከቲቪ እሺ እሺ አሁን ይደውሉታል።